ሰላም ጤና ይስጥልን ቤተሰቦች። Hello እንትን ኧረ Confirm ያርግ የበፊት ነው የሚቀድመው። እሺ፣ Confirm ያርግ ብር እሺ ስንት ብር ነው?
አ፣ አንድ ሺ አምስት መቶ ነው ንገረኝ ቤተሰቦች ቁጥርን
እ፣ አካውንቱ ቁጥርን ስልክ ቁጥር ሄደ።
ቁጥሩ ዜሮ ዘጠኝ እሺ
ዘጠና አንድ ዘጠና አንድ
ሀያ ስምንት
ሀያ ስምንት
ሰባ ስድስት እሺ
ሰማንያ ስድስት አንድ ሺ ሁለት መቶ ነው ይሄ።
እሺ እያየሁልህ ነው።
እሺ አንድ ሺ ሁለት መቶ ነው ይሄ።
እሺ ሌላም አለ ነው አንድ ሺህ አምስት መቶ አዎ፣ ሌ- ሌላ ሶስት መቶ አለ። ሌላ ሌላ አካውንት ነው።
በሌላ አካውንት አዎ እሺ እሺ ጠብቀኝ እሺ። አንድ ሺህ ሁለት መቶ ነው ያልከኝ አዎ መቼ ነው ያደረግከው?
አሁን ነው።
እዚህ ላይ እኮ አንድ ሺህ ሁለት መቶ ያደረግከው ምንም ነገር የለም።
ምን አለ?
አንድ ሺህ ሁለት መቶ ሳይሆን ወይስ ከፋፍለን ያደረግከው?
አዎ ሶስት መቶ ሶስት መቶ ነው።
አለ አዎ እኮ እንደዛ ከሆነ አለ ወደ ንግድ ባንክ ነዋ ፈርሃን ነዋ የሚለው አዎ ስንት ነው? ስንት ነው? እስቲ ደምር እስቲ አንድ ላይ።
እሺ ሶስት መቶ አንድ ሶስት መቶ እዚህ ጋር ስድስት መቶ ዘጠኝ መቶ አንድ ሺህ ሁለት መቶ ልክ ነህ። ከእኔ አንድ ሺህ ሁለት መቶ ነበር ስፈልግ የነበረው ሶስት ሶስት መቶ ነው አንተ ያደረግከው አይደል?
አዎ ስ- አንድ ሺህ ሁለት መቶ አለ።
ነው አይደለ?
አዎ ልክ ነህ። አንድ ሺህ ሁለት መቶ ነው አንድ ላይ ሲደመር አንድ ሺህ ሁለት መቶ ነው ሶስት ሶስት መቶ እሺ ሌላ አካውንት check አድርግኝ እስቲ።
ቆይ ይሄኛው አለ። እሺ እ፣ ትንሽ ጠብቀውና ይገባል ወደ እዚህ ወደ ንግድ ባንክ አካውንት አዎ እኮ ሌላ አካውንት አለኝ እኮ ሌላ አካውንት እሺ ይሄን ቆይ ጠብቀኝ እንትን ልበል። ንገረኝ እሺ ያኛው አካውንትን
ዜሮ ዘጠኝ አስራ አምስት እሺ
አስራ ሁለት እሺ
ዘጠና አራት እሺ ሰማንያ አምስት
እዚህ ላይ ስንት ነው? ሶስት መቶ አዎ ሶስት መቶ ብቻ ነው።